Hello መልሼ ደወልኩኝ ከችፕችፕ እሺ ስልክ አላነሳም ብሎኝ ነበር የቆየሁበት ይቅርታ እና wipes ኡ የለም ለዛ ነው
እና product ኡ አዎ፣ ስለጠፋ ነው ትንሽ ይቆያል ብሎኛል ስለዚህ refund ይደረግልዎት ወይስ እንዴት ይሻላል አይ ይምጣና እንጠብቃለሁ።
በቃ ሲመጣ እንደዛ እንዲሆን ልስላርግ
አዎ አዎ፣ በቃ እሺ እሺ እሺ።
በመጣበት ይመጣል አይደለ?
አዎ ይመጣል በመጣበት ይመጣል አዎ በቃ እሺ፣ አምጡልኝ። እሺ እሺ ችግር የለም እሺ መልካም ቀን እሺ፣ እሺ አምጡልኝ።